Hello
ወይ
Okay ቅድም በሰጠውክ ላይ ምን መሰለ driver እና vehicle ን driver እና vehicle ን delete ማድረግ አይችልም በዚህኛው transporter በ mobile app ማለት edit ም ማለት ነው እና ልክ web ኡ ላይ app ኡና web ኡ ላይ edit ማድረግ ይችላል መኪናውን delete ማድረግ ይችላል ሹፌሩም እንደዛው ማለት ነው
አልገባኝም።
አንድ company መኪናና ሹፌር አለው አይደለ
አ አ
ስለ- ስለዚህ እ፣ መ- መኪናውን delete ማድረግ edit ማድረግ ያን መኪና ማለት ነው። ለምሳሌ ያ መኪና ተበላሽቶ ከሆነ በስህተት የተመዘገበ ከሆነ delete የማድረግ option የለውም በ APK ው ማለት ነው። አሁን test እያደረግነው ነው እና እ፣ ኦ ሪሙቭ በ web እና edit ኡ
እ እ
ሪሙቭ እና ኤዲት ነው ያልከኝ ሪሙቭ እና ኤዲት ዲሌት ዲሌት
እኮ okay edit እና edit
አዎ እ፣ web ኡ ላይ እንደዛ አለው በመኪናም እ፣ ሹፌርም ማለት ነው። ሁለቱንም እንደዛ ማድረግ ይችላል።
ኦ okay okay እዚህኛው ላይ ከለከለ
እዚህኛው አሁን ላይ ሲጀመር APK ው በ- ላይ ምን button ኡ አለ?
ራሱ በቃ ቪዲዮ ዝም ብሎ ነው ስታየው
button ኡ ራሱ ቪዲዮ ነው ልክ ነው
አዎ፣ እሷ እሺ ልትይዛለች።
እሺ እሺ